ጤና ይስጥልኝ። ሁሉ ስፖርት በምን ልርዳዎት።
ትላንትና withdraw አድርጌ ከ balance ኤ ከሁሉ ስፖርት balance ኤ ተቀንሶ ግን ወደ withdraw ወዳደረኩበት account ግን አልገባም። ወደ እሺ transaction history ውስጥ ይግቡና ያስተላልፉትን ያገኙታል። እሱን screenshot አድርገው ቴሌግራም ላይ ይላኩልን።
okay እሺ እሺ። ቴሌግራም ላይ በዚህ ቁጥር ነው አይደለም ጥያቄ ምልክቱ ጋር አለ ቴሌግራማችን።
okay እሺ እሺ እሺ